Non.
હેલો હેલો સર વાંધો નથી અમારે ને હમ સાસુ બરાબર આમ તો સામાન્ય હા ભાઈ ምንድን ነው ሀምሳ ሶስት આમ સાથે સમારે
ሰማንያ እሺ ምን ሆነ አንድ ታሶችልኝ ነው
ለምንድን ነው የሚወጣልህ ተቃራኒ እንዴ ከሰላሳ ከሰላሳ ደቂቃ ነው የሚጀምረው ሌላው ጋር ተይዞ የመጣ እኔ ጋር ሰላሳ ደቂቃ እኮ የሚጀምረው እንዴ
ሌላ ኦርደር ይዘሃል አቤል አሁን ሌላ ኦርደር አላስኩም ይዘሃል አላስኩም አላስኩም ወይ አሶችልኝ ከቻልሽ በእግዚአብሔር ተባበሪ እንዴ ሌላ ጋር እንዴት ወጥቶ ለእኔ ማስወጣት እንደማልችል ታውቃለህ አቦታ ሰላሳ ደቂቃ ሰላሳ ደቂቃ ሰላሳ ደቂቃዎች ጋር ነይ
ቆይ ቆይ ቆይ ስማኝ ቤት ጣና አንድ ነው የሚጀምረው የሚጀምረው ከመጀመሪያው ነው አይደል እንዴ?
አርባ እኔ ጋር ደግሞ ሰላሳ ይኸው አሁን በጣም
ሲ ሰላሳ ደቂቃ አልሞላውም ኦርደሩ አቤል ይኸው ሰላሳ ሶስት ደቂቃ እኮ ነው የሚለው በእናትሽ እሺ ደቂና ሶች ልኝሽ
ጀምረው አቷሽ
ሄሎ
አንዴ ቆይ አንዴ
ኧረ ተባበሪ በእግዚአብሔር ሄሎ አቤል እ እ አቤል ይደውሉላል። እሺ ይደውላል። ታወራችኋል። ይደወልልሃል። ቢሮ ይደውልልሃል።
ምን ምን ላድርግ እኔ ሄሎ አቤል እ እ ከቢሮ ይደወልልሃል። ይደውሉልሃል።
አላ- አሁን ስለዚህ አላውጣው
ይደውሉልሃል። አቤል አሁን እኔ አውጣውም አታውጣውም አልልም። ይደውሉልሃል ከቢሮ ቻርጀር ቻርጀር እሺ እሺ እሺ